ሄሎ
ሄሎ ጤና ይስጥልኝ። ሄሎ
ሄሎ አቤት፣ ጤና ይስጥልኝ።
አብሮ ይስጥልን። ስልኬ አሁን ነበር የሞላሁት ብር እየበላኝ ነበር። ምን አረጋሽ?
እሺ፣ እንደዚህ አርግ ኮከብ ዘጠኝ ሰማንያ አምስት መሰላል አርገ ደውልና እ ስድስት ቁጥር ነካ።
ከዛ ይቋረጥልኛል።
አዎ
ኮከብ ስንት?
ኮከብ ዘጠኝ ሰማንያ አምስት
ቆይ እስኪ ልጻፈው።
እሺ
ሰማንያ አምስት
ኮከብ ዘጠኝ ሰማንያ አምስት መሰላል አርገ ትደውልና ስድስት ቁጥር ትነካል።
ከዛ ይቋረጥልኛል።
አዎ
አመሰግናለሁ።
አሜን። እሺ
እኔ ኮሌጅ ዘጠና አራት ላይ እየፈተሽኩ ነበር በጣም አይ እንደዚህ ሞክርና እምቢ ካለ ደውልል። እሺ